ጤና ይስጥልኝ ቴስ የበራ መረጃ ማዕከል
ከጅንካ አዲስ አበባ በረራ ልግ ነበር ነው።
ከጂንካ አዲስ አበባ እሺ፣ ለመቼ ለዛሬ
ለነገ ለነገ ስሳ ነው ያለው።
ለነገ እሺ ሌሎት አንድ ደቂቃ ይህን ስታብ እሺ አንድ ጊዜ መስመር ላይ ጠብቁኝ
እሺ
ለነገ ሰባት ሰዓት ከሀምሳ ነው ያለው ለስምንት አስር ጉዳይ ላይ አምስት ሺ ሶስት መቶ ዘጠና ዘጠኝ ብር ነው
ዛሬስ
የዛሬ በራው ተመሳሳይ ነው
ሰባሰን እሺ በቃ እሺ አመሰግናለሁ እሺ እሺ እናመሰግናለን ስለደወሉ መልካም ጊዜ